ሄሎ
ሄሎ ሄሎ
ሄሎ ሰላም ጤና ይስጥልኝ ቴሌብር እ?
ሄሎ
አቤት
ይሰማል ምን ልርዳዎት አይ የገንፎ ነው hello አቤት
ጌሙ ሄሎ ስላልገባኝ game ኡ ስላልገባኝ ነው እሺ ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ይደውሉ መጀመሪያ
እሺ
አንድ ቁጥር ላይ ለመመዝገብ ሶስት ቁጥር ለመጫወት ሰባት ቁጥር ላይ ቋንቋ ይምረጡ የሚል አለ
አይ እስካሁን ሰላሳ ሲሆን ነበረኝ እና እ እ፣ ሶስት ቁጥ- አሁን ሶስት ቁጥርን ሲጫኑ ለመጫወትን ሲጫኑ ጥያቄና መልስ እድሎትን ይሞክሩ የሚል ይመጣለታል። ጥያቄና መልስ በኮይን ነው የሚጠቀሙት።
እሺ ጥያቄና መልሱን በተከታታይ አስር ሲመልሱ ትኬት ይሰጡታል። እርስዎ ደግሞ የሚያሸልም ጨዋታ እድሎትን ይሞክሩ የሚል በትኬት ይጠቀማሉ።
አይ አሁን stop ብዬው ነበር መለሰ አቋርጠው ነው
አ፣
እና
coin ኡ ይኖራል ድጋሚ
መጠቀም ፈልገው ነው
አ፣
unsubscribe ካደረጉ ድጋሚ እንደገና ነው እንጂ አይኖርም።
coin ኡ አይኖርማ አዎ coin ይገዛሉ።
አይ ለመግዛት የሚላለው ለቁጥር ላይ እስቲ መልሰው ይደውሉ አንዴ
እሺ እሺ